ሄሎ እ
ሄሎ ጤና ይስጥልኝ አባኮ ተመለሰ
እ
ሄሎ
ምዕመን ጤና ይስጥልኝ አባኮ ተመለሰ
እ
ሄሎ
እ
አቤት ይሰማኛል አባኮ ተመለሰ ሄሎ
ሰማሁ
ምን ልርዳዎት
እ ምን ልርዳዎት ይሰማኛል አባኮ ተመለሰ